ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን። አመስጥልን። አቤት
ከችፕችፕ ነበር የምደውሎት እማ እናት
ይቅርታ፣ ያልተቀበሉ product አለ ያመጣሉት።
እ በቆሎ በባለፈው order አድርጌ ነበር አልመጣኝም።
በቆሎ ብቻ ነው ያቀረቡት።
አዎ ዛሬ አዲስ order ተልኳል፣ ግን በቆሎ ነው ሳመለታ በሁለት ነው። ስንት በቆሎ ነበር ያዘዙት ያስታውሳሉ?
እ አይ ያው አስር አንድ ሰው አስር እንዳለበት ነው የማስታውሰው። ሁለት ምናምን ግን ኤግዛክት አላውቅም። ሌላ ሰው ሰከንድ ስለነበረ
አራት እርሶ ሁለት አዎ፣ አዎ፣ በላይ አስራ- አስር እና ዳባ ሁለት ነው።
አዎ፣ በቃ እዛ ላይ ነገ መቀበል ይችላል።
እችላለሁ። አዎ የት እችላለሁ አካባቢ ማለት ይምጣሉት?
እንትን ሳሚት ነው ሳሚት እ፣ ሸገር ጋራጅ ውስጥ ሄሎ እሺ፣ አቤት ነው ይመጣሉታል። እሺ፣ መልካም ምሽት ይሆናል።
እሺ እሺ፣ አመሰግናለሁ።
ሄሎ፣ ይሰማል።
አዎ፣ እሺ፣ ነገ አመሰግናለሁ።
ይመጣሉ።
እሺ Okay።
እሺ